ጤና ይስጥልኝ ጉዳይ ነው የደወሉት ምንገርተው
ሄሎ የቤት አጋዥ ፈልጌ ነበር።
እሺ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
አላውቅም።
እሺ እ ሙሉ ስሟን ይንገሩኝ።
ሰላማዊት ናቃርጋቸው
ሰላማዊት ማናለኝ?
ናቃርጋቸው
እሺ አሁን በደወሉ ስልክ ይገኛሉ?
አዎ ኢንፎርሜሽን እሺ፣ ሰዓት ነግሪኝ።
እሺ እ ምን አይነት ኢንፎርሜሽን ልስጦት?
አገ- አገልግሎታችሁ ሰራተኛ ማስቀጠር እና ሌላ ባለሙያ ነው ወይስ ምንድን ነው?
አዎ የቤት ውስጥ እ ይሄ ተመላላሽ ባለሙያዎችን እናገናኛለን ለድርጅት እ ሽያጭ ወይ አክ- ተመላላሽ ነው ጠቅላላ የለም?
ኦኬ እንደሱ የለም።
አይ ካልትላል ተመላላሽ ባለሙያዎች ብቻ ነው የምናገናኘው እኛ።
እሺ ምን እሺ እሺ እሺ መልካም ቀን።